ቢበዛም ኑሮ ማስመረሩ ሁሉን ችለን ማለፍ ጥሩ በምድር ላይ መከራም ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ባለፈው ስንት ያየነው ቀርቶ ፍቅር በልባችን ተዘርቶ በአንድነት ጉዞ ጀምረናል የብርሃን ብልጭታን ይዘናል ማንነታችንን አውቀናል በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ድፍርሱን አጥርተን ልንጠጣ ጨለማን አልፈን ልንወጣይ ልንበላ በፍቅር ገበታ ጽዋችንን ሞልተን በእርጋታ ውይይት ጀመርን በፈገግታ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ መጨነቅ መጠበቡ ቀርቶ መኖሩ ሰውን ሰውን ፈርቶ ተንኮልን ክፋትን አባሮ ለአንድነት በአንድነት ተባብሮ መስራት ነው ፍቅርን አክብሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ባለፈው ስንት ያየነው ቀርቶ ፍቅር በልባችን ተዘርቶ በአንድነት ጉዞ ጀምረናል የብርሃን ብልጭታ ይዘናል ማንነታችንን አውቀናል በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ማስመረሩ ሁሉን ችለን ማለፍ ጥሩ ሁሉን ችለን ማለፍ ጥሩ ሁሉን ችለን ማለፍ ጥሩ